ሰላም ጤና ይስጥልኝ እንዴት ቤት ያለ እግዚአብሔር ይመስገን። ሰላም ናችሁ?
አለን። ምን ነበረ?
withdraw አድርጌ አልገባልኝም። አንዴ በዚሁ ስልክ እሺ፣ ስንት ብር ነበረ?
አንዴ አስር ሺህ
እሺ፣
ከዛ አሁንም አስር ሺህ
እሺ። ቤት ቤት ቁጥር ይሄ ነው ያልከኛ?
አዎ፣ ራሱ ነው።
እሺ፣ ቼክ ላድርግልህ አንዴ መስመር ላይ ጠብቅ።
ኦኬ
ቴሌብር ቁጥር 0930 87 13 08 ነው።
አዎ
እሺ check አድርገው እሺ። አሁን ገብቶላል።
እ አሁን ገብቶላል። check አድርገው እሺ።
ሙሉ አየር ላይ ያለው አዎ 10 ሺህ 6 ሺህ እና 10
እ ሁሉም ገብቶላል። check አድርገው
እሺ፣ እሺ፣ እሺ። እናመሰግናለን። መልካም ቀን እሺ፣ ላንተ እሺ።